ሄሎ ጤና ይስጥልኝ ቤስት ቤት ራሄል ነኝ በኮ መረዳው እንዴት ነሽ? ብሩክ ነኝ ካረካ።
እሺ
ውሻ ከሮጠ በኋላ ነው ሪዛልቱን የሚያሳየው?
ውሻው ከረጠ በኋላ ሪዛልቱን ነው የሚያሳየው፣ ሲሮጥ አያሳይም።
ኦኬ እሺ እና እንዴ ሙሉ የኔ ካሽር አረካ የሚለው ሙሉ ማዞሪያ አንድ የሚለው ምናምን ያው የሁሉንም ሾፕ የሁሉ አይመስለኝም። የደወለኝ ሁለት ሾፒንግ ነው። አረካ የሚለውና ጎኖ ማዘሪያ ሁለት የሚለው የተደወለልኝ። አንድ አረካና የሚለው፣ ጎኖ ማዞሪያ አንድ ጎኖ ማዘሪያ አንድና አረካ የሚለው ብቻ ነው የተደወለልኝ። ሌላውም ይደውላል። ቼክ አለ
እሺ አንዴ ጠብቀኛለህ መስመር ላይ አንዴ ብርኬ
ግን አሳባ